ሄሎ ጤና ይስጥልኝ ቺፕቺፕ
ሰላም ወንድም ሰላም
ሄሎ ሄሎ
ኮምፕሊት ፔመንት ሳደርግ እምቢ አለኝ ክፍያ ያልፈልግ ሌባ
ኦኬ የ- የ- ኢንዲቪዥዋል ነው ወይስ በግሩፕ ነው ግሩፕ ነው በርክሬት ያደረግኩት ስልክ ንገሩኝ እስቲ ዜሮ ሰልሳ ሰላሳ ዜሮ ሰባት አስራ ሰባት ሰባት ዜሮ ሰባት
አስራ ሰባት አርባ አራት
እሺ ነይማ በሚል ነው አናይማ በሚል ዋሌት ነው እንጂ አየህ፣ ሽንኩርት ነው የሚያስመርጠኝ አይደል?
በቴሌ በዛ- ብር እንትን አይልም። ቀይ ሽንኩርትና ድንች ሽንኩርት እንዲያውም ሁለት ጊዜ ነው አዎ፣ በ- በደንብ ተደርጎ።
አዎ አዎ። የመሩበትንም እያሳየ ነው የስተን ችግር ነው ቁጥሮትን አስተላልፍሎታለሁ የ- ያስተካክሉታል እርሱም እየቆዩ ይሞክሩት ኦኬ።
ፔመንቱን ብቻ ኮምፕሊት ለማድረግ ይሞክሩ አሁን እንደ አዲስ ሳይሆን እም፣ እንትኑ አፕሊኬሽን ውስጥ ይገቡና
ኦኬ።
ቻርት የሚላል አይደል እዛ ታች ታች እሺ፣ ታች ቻርት፣ አካባቢ አዎ፣ አዎ፣ እሱ ከሱ ኦርደር የሚላለ ከሱ አጠገብ ኦርደርስ የሚላለ እም።
እሱ ላይ ቱፔ የሚላለ ቱፔን ሲነኩት እኮ ኮመንት ቱፔ ነጥቼ ቴሌ ብርን ስመርጥ ነው በቴሌ ብር እሱ- አ፣ አስጨርሰኝ።
እሱ ላይ ኮምፕሊት ፔመንት ሲሉት እሺ አይሉትም ኮምፕሊት ፔመንት ብዬ ዲስካውንት ያመጣልኝ እና ፔ አ።
ለማድረግ ሲሄድ እ፣ በ browser በምናምን ይልና የሆነ error page ነው የሚያወጣልኝ። አሁን እኮ screenshot ላኪልኝ ብላኝ አንዷ ባልደረባ ልኬል ነበረ።
ቴሌግራም ላይ ተልኳል አይጨርስም። አዎ በ wallet ሲሆን እንድከፍል እንትን ይለኛል ማለት ነው ያመጣዋል። ነገር ግን wallet account ኤ ላይ balance የለውም balance የለውም ይለኛል። በቴሌብር እሺ።
ሲሆን ግን ቴሌብሩን አያመጣልኝም ሲጀመር።
በቃ ችግር የለውም screenshot ኡን ከላ- ከላኩት ለ develop developer ኦች ለእነሱ ልክላቸውና ልክ ያስተካክልሉታል ያለው ልክ ያለው በቃ እርሶ ግን እየቆዩ ይሞክሩት እኛ እዚህ እናስተካክሏለን እሺ እሺ እሺ መልካም